ሄሎ ሄሎ ወይፌ ሰላም ነሽ?
አለው እንዴት ነው?
ሰላም ነሽ? ወይ? ምንም እኮ አለን።
ተቸገረን በእናንተ በኩል እንትናችሁ
አዎ በጣም የብዙ ሰው ነበረ የትራንዛክሽን እንደዚህ ሆነውና ለማስተካከል እየሞከሩ ነው። እነሱም እየመለሱልን አይደለም ዛሬና ምንድን ብዙ ነው ጊዜ ስልክ ነው ያሰራሱ ማያነሱ ያሳወቁት።
እ- እ- እ- ስልክ ስደውሉ አዎ አንቺ አ- አንስልሽም ስደውይላቸው አ- እኔ ቴሌግራም ላይ ነው ስጥፍላቸው የነበረው ያንተን ትራንዛክሽን ኮድ እየላኩላቸው ነበረ።
አ፣ ጠብቁ ነው ያሉት። በቃ
ጠብቁን ጠብቁን የሚገርም ነው ግን አዎ እንደዛ ስራ ብለው ከባድ ነው የጻፉልኝ።
የሚሆነው ኦልሞስት ሶስት ቀን እንደዚህ ቆሞ ቆይት ነበረበት
አዎ እንዲህ መቆየት አልነበረበትም። ኧረ ቶሎ ይገባ ነበር። ማክሲመም በቻፓ ሁለት ሰዓት ነበረ የሚወስደው ከቆየም አዎ በአሁኑ ሲስተማችን ትንሽ ኔትወርክ እ, በጣም ቢዚ ሆኖ ስለነበረ ነው ብለው የዛን ቀን የነበሩ የሚገርምሽ ማለት ነው ሰዎች እንትን እያሉ አይደለም።
የሚገርምሽ መጀመሪያ ያን ያዘዝኩት ሺ አምስት ነበር ከዛ እሺ።
አምስት መቶ ከዛ አራት መቶ ነበር አምስት መቶ እና አራት መቶ ከላይ ያለውን አይሳይች ካየሽ ለሁለቱ ገብተዋል አዎ ግን ሺ አምስት መጨ- መጀመሪያ የጠየኩት ማለት ነው እሱን አዎ ነው ያወጣሁት።
ያልገባ አዎ የሆነ ሰዓት ላይ መጀመሪያ- የተደረጉት ትራንዛክሽኖች ናቸው እንደዛ የሆኑት።
ምን ይሆንስ የሆነ ሰዓት ላይ የተደረጉት ትራንዛክሽኖች ናቸው የተያያዙት እና እኔም ደግሜ እያሳወኩልክ ነው ለሻፖች እስኪ አስፈልጎ የነበርና እስቲ ወጥን የተካተሉት እሺ እሺ አባ ሞክራለሁ እሺ ይሻል እሺ እሺ እሺ ካሪ መልካም ቀን